ጤና ይስጥልኝ ሁሉ ስፖርት በኮም ልርዳዎት?
እንትን አድርጌ ነበር withdraw አድርጌ እስካሁን አልገባም። ምንድን ነው ችግሩ?
ዊዝድሮ
ነግሬያችሁ ነበር። ስንት ጊዜ ነው የደወልኩላችሁ?
ማን ልበል ስሞትን?
ያሬድ ገብረ ኪሮስ።
ያሬድ
አዎ
ያሬድ G የሚለው ነው።
አዎ አዎ አዎ።
ያሬድ G ትናንትና ደውዬልሽ ነበር። አ አልተስተካከልሉትም እንዴ?
አልተስተካከለም እስካሁን።
እስቲ አዎ ቆይ፣ አዎ። ወይም ምንድን ነው ችግሩ? እስካሁን አንድ ነገር ማለት ነው። ወይም ከሳንቲምፔይ ከሆነ እነሱ ጋር ልደውልላቸው።
አይ ሳንቲም ጋር አይደለም።
አ አሁን ይስተካከሉታል፣ ይጠብቁ። ዛሬ እ፣ ካልተስተካከለ እስከ ምሳ ሰዓት ይደውሉ፣
በቃ አይቆዩም።
ችግር የለም። እሺ እሺ። ትናንትና ደውዬላችሁ ነበር።